ሄሎ
ሄሎ ሰላም፣ እንዴት ዋሉ?
ሰላም ነው።
አለን እግዚአብሔር ይመስገን።
ቻምበር ኮሚዲው ሴቪሲ ላይ ተወደደ ተባለው አለ እንዴ?
ምን አለኝ? ይቅርታ።
ኮሚዲው የሸ
ቅዳሜ ይካሄዳል።
እሺ፣ ቲኬት የት ማግኘት ይቻላል?
እ፣ ቦሌ ደንበል አበሮች ህንጻና
እሺ፣
ሴምሲ ኢኮኖሚክስ ባለሙያዎች ህንጻ ሳይቅ እ፣ ቦሌ ደንበል ከሰኞ እስከ አርብ በማንኛውም ሰዓት አለን።
እሺ፣
እ፣ ኢኮኖሚክስ ባለሙያዎች ህንጻ ላይ ደግሞ ሰኞና ሮብ እ፣ እስከ 11 ተኩል ድረስ አለን ማለት ነው። ከ11 ሰዓት ጀምሮ።
ወጌሻ ክላስ የሚገቡ ተማሪዎች ማግኘት ይችላሉ?
ምን አለኝ? ይቅርታ።
ወጌሻዎች መቁረጥ ይችላሉ ወይ?
ወጌሻውን መቁረጥ እፈልጋለሁ ወይ?
ወጌሻዎች በዛው ቲኬት ማግኘት ይችላሉ ወይ?
ኦኬ ወጌሻዎች አዎ ይችላሉ፣ ማናገር ይችላሉ። እዛ ያሉ አሲስታንቶች አሉ፣ እ፣ ይችላሉ። አዎ።
እሺ፣ በጣም አመሰግናለሁ።
እናመሰግናለን።